Hello አብሮ ይስጥልን።
እሺ withdraw ብዬ ነበር አልገባ እያለኝ ነው። ይሄን ይሄን ቃል ዛሬ ቀኑ ሙሉ ሁለት ሺህ አንድ መቶ ብር ነው።
ሁለት ሺህ አንድ መቶ አዎ እሺ አንዴ ጠብቀኝ። በምን ነበር ያዘዝከው? ወዴት?
በ- ወደ ቴሌ ብር ወደ ቴሌብር።
ያው በዚህ ቁጥር
እሺ ዛሬ ነው ያደረግከው?
አሁን አሁን አዎ ቅድምም እኮ ደውዬ ነው ያስለቀኩት።
እሺ ልልክ። እሺ አዎ approve መደረግ ስላለበት ነው።
እሺ አድርጊልና
ጠብቀኝ መሰለኝ።
እሺ ባንክ የለንም ይላል።
ገጠው
በሀቲ ስልክ ያናገርኩት
ወደ ዜሮ ዘጠኝ ስልሳ ሶስት አስራ ስምንት ሰባ ሁለት ዘጠና አምስት ያው አሁን ገብቷል። check አድርገው check አድርገው።